እንዴት ነህ?
ጤና ይስጥልን ቪዥን ኢትዮጵያ በቴሌቪዥን የባኮ ምርጫዎች ሄሎ እንዴት ነሽ? ሰላም ነሽ?
አለው እባኮ ምልባት አሁን ሶስት ጊዜ ነው ለሶስተኛ ጊዜ ነው ኮምፕሌን እያቀረብኩኝ ነው፣ ግን እስካሁን መፍትሄ አላገኘሁም። ኦፊሱን በጣም በቼክ ጊዜ ስሬ ተበላሸት
እሺ፣ በዚህ ስልክ ነበር ያስመዘገቡት ወይም የትኬት አዎ፣ በዚህ ስልክ ሀያ ዘጠኝ ሀያ ሰባት መከራሪያ ሀያ ዘጠኝ ሀያ ሰባት ሀያ ሰባት
እያየሁልዎት ነው።
ምንድን ነው በጣም ተቸግረናል። ለምንድን ነው ስራ ሲበላሽብን ነው ጊዜ ጋር ነው ሁሌ በቃ ግን እንደው ይቅርታ አድርግልና ነው የቢጂአይ ሰርቪስ በቃ በጣም በቢጂአይ ምክንያት ወይ ሙሉ በሙሉ ቢቋረጥ ይሻለናል እንጂ በጣም ስራሽ እየተበላሸ ነው። ከስተመራት ለምደን ደግሞ ኦክሲጅን የለም ምናምን ብሎ መመለስ እየከበደ ነው።
እሺ፣ ደንበኛችን ልክ ነዎት። እም፣ ትናንትና ነበር ያስመዘገቡት አይደለ? አዳ አዎ አደይ- እኔ አዎ፣ አዎ፣ አዎ።
እሺ፣ ደንበኛችን ምናልባት ወረፋ ሆኖ ሊሆን ስለሚችል ለወደፊት ወረፋ ሲደውሉ ደግሞ ከማለቁ ታውቂያለሽ።
በፊት አስቀድመው ይደውሉ።
ያ አይ እኔም ታውቂያለሽ ከማለቁ በፊት ነበር ስደውልላቸው እሺ፣ ተቀይሯል በ contact center በኩል ነው ብለው እንኳን ይህን እንኳን ማስረዳት አይችሉም። የእናንተ ሰራተኞች በፊት የነበሩት directly ስልክ ነበረ እነሱ ጋር ነበር ምደውላቸው እሺ፣ እኛ ተቀይረናል ብለው እንኳን ገና ማለት promoter ኡም ይህን አላታወቀም። በዚህ መልኩ ነው የምታስረዱት ወይም እንትን የምታስመዘግቡት ምናምን ብሎ promoter ኡም support ሊያደርገን አልቻለም። እኔ I don't know promoter ትልስ ነው promoter ቀርቷል ነው
አይ አሉ ደንበኛችን።
አለ promoter promoter እውነት support እያደረገ ነው። እኔ አንድ ቀን promoter ምን እንደመለስ ስራ አለ ምን ተቸገረ ምናምን ብሎ ጠይቆኛል።
እሺ፣ ስደውልለት ራሱ ስልክ አያነሳም። ዛሬ ራሱ ደውዬለት የለም ነው ያለኝ። በቃ የለም ብቻ የሚባል ነገር
እሺ፣ ምን ደንበኛችን እንደሆነ ብዙ ለተፈጠረው ጊዜ ችግር ይቅርታ እንጠይቃለን።
አ፣ አሁን እኛ አስተላልፈንልዎታል ወደሚመለከተው ዛሬም ሰው።
እኮ ከሰዓት በፊት አ፣ እንትን ድጋ አንስቼው ነበር በኬጂ አዎ መልሶ የተላከውንም አይቼዋለሁኝ፣ ግን ያው ወረፋ ሊሆን ስለሚችል በትዕግስት ይጠብቋቸው ያመጡልዎታል።
እየጠበቅኩ ነው። በቃ እስከ ማታ ባለ ድረስ please ችግሩ እሺ ደንበኛችን እሺ፣ እሺ።
መልካም